አብሮ ይጸለያል።
የሆነ አሁን ለውጭ ሀገር አንዳንድ ነገር እየፈለግኩ ነበር።
እሺ ድምፆት ይቆራረጣል። ደንበኛችን
okay ለውጭ ወደ ውጭ ሀገር የስራ
ወዴት ሀገር ነው የፈለጉት? ወዴት ሀገር መረጃ ነው የፈለጉት?
okay አሜሪካ ወይም ካናዳ
እሺ በምን በስራ ነው?
ለስራ ለስራ በስራ አዎ እሺ መጀመሪያ እዛ ሀገር ከሚገኝ ቀጣሪ የስራ የቅጥር ደብዳቤ ማግኘት አለቦት። hello አቤት ይሰማል?
አይሰማም አሁን ይሰማኛል። እዛ ሀገር የስራ የቅጥር ደብዳቤ ማግኘት አለቦት።
እሺ እ፣ ስራ እንዴት እንደሚያገኙ apply እንዴት እንደ- እንደሚያደርጉ እሺ ልነግሮት እችላለሁ። እርስዎ አሁን መያዝ okay የሚችሉ ከሆነ ወይ እናንተ አሁን- ስለ እናንተ መጨረሳችሁም እንዴ አይ እኛ መረጃ ነው የምንሰጠው። የትኬት እኔ ዋጋው ገንዘብ መረጃ።
ምናምን ከፍዬ እናንተ ማጨረሳችሁ
አይ እኛ የጉዞ መረጃ ነው የምንሰጠው በስልክ።
ነው እንዴ አዎ አስፈላጊው እንደው አይ ማለት አንዳንድ ነገር ብታግዙ ካለ ገንዘብ ያው የሚጠየቀውን ከፍል እየኳ ነው
እርስዎ በራስዎት ኦንላይን መሙላት ይችላሉ። እኛ እያገዝነዎት፣ እ? እ? እ?
እኛ በስልክ እየነገርነዎት እርስዎ apply ማድረግ ይችላሉ ስራ ላይ።
አይ ማለት እንትን ነው እዚህ የኛ ቦታ ላይ አሁን እንትን የለም ምንም በ- በኢንተርኔት ማገኘው ነገር የለ social media ዝግ ነው okay
ባህር ዳር ነው
እሺ ስለዚህ ክልል ዝግ ስለሆነ ማለት በምትገኝ ነገር እናንተ አግዙኝ
okay እኛ በስልክ ነው መረጃ የምንሰጠው።
እሺ
እ፣ ኔትወርክ በተከፈተበት ጊዜ አብረን apply ማድረግ እንችላለን።
አይ ምናልባት ማለት የምታግዙ ነገር ካለ አዲስ አበባ መምጣት ትችላለሁ። እኔ አሁን እዚያ በዚህ ቦታ ላይ ለመኖር ትንሽ ስለከበደን አዎ እንደ ወጣ ወጣ ማለት ፈልገን ነው። በጣም ስንግልት ስቃይ በጣም በዛብንና አዎ ስርዓቱን ምኑን በቃ መኖር አልቻልንም እና እንደው አማራ ክልል በጣም ተቸግረናል እና እንደው ብታግዙኝና የተወሰነ ያለኝ ንብረት ብቻ በሄድኩ ብሄድ ፈልጌ ነው።
እኮ ደንበኛችን እኛ ማ- ማድረግ የምንችለው አሁን እርስዎ በራሱ ስልክ እ፣ ኦንላይን ላይ የሞሉ እኛ ደግሞ በስልክ ነው ማገዝ የምንችለው።
ማለት እናንተ የምታውቁት ቤት ነው ከኔ በበለጠ እናንተ